ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት
ካርድ እምቢ ብሎኝ ነበር
የምን ካርድ
አ፣ የ betting ኦ ካርድ እና ላወጣ ብዬ እምቢኝ አለኝ።
ምንድን ነው ቲኬት ነው ካርድ ያልከኝ አ ብሩን ብር ላወጣ ብዬ ደርሶ ነበር እና ላወጣ ብዬ ምን- ምን አሸንፈ ነው
እ የምንድን ነው የምታወጣው ብር win አድርገ ነው አ ምንድን ምን ተጫውተ
ቢቲንግ እሺ አይ ምን game ተጫውተክ ነው ስፖርት ነው አ አ እንትን ቤስት ነው
እ እ ቤስት ነው
ቤስት
ቤስት betting ነው እኮ ቤስት ቤት ላይ ምንድን ነው የተጫወትከው
ኧረ አልገባኝም።
አይ የምንድን ነው ካርድ መውሰድ ፈልጌ ያልከኝ
አ ደርሶ ነበረ እና ብሩን ማወጣው ሂድ- መጥቼ ነው
እሺ አይ የደረሰክ ምን ላይ ነው ምን ደርሶክ ነው አውቀኋላ ቤቲንግ